ኧረ እባክሽ የምር ያው እቃው hello hello ሰላም ነው ማ እግዚአብሔር ይመስገን።
order ነበረን እና አልመጣልንም። ዛሬ ሶስተኛ ቀኑ ትላንትና አልተደወለልዎትም?
አልተደወለም።
እሺ ኮድ ደርሶታል?
አዎ ትላንትና ነው ዛሬ?
no no መምጣት የነበረበት ይኸውልሽ ከዛሬ ሁለት ቀን በፊት ነበር መምጣት የነበረበት።
እህ ዛሬ መምጣት ከነበረበት ራሱ ሶስት ቀን አልፎታል።
okay። ስለዚህ driver ም አልደወለልኝም ነው የሚሉኝ?
driver ከትላንትና ወዲያ ደውሎ ቦታው ተነግሮት እሺ ይመጣልን ካለ በኋላ ምሽት ሁለት ሰዓት ላይ ነው መልሶ የደውለው። ጧት አራት ሰዓት ደውሎ ቦታው ከተነገረ በኋላ ምሽት ሁለት ሰዓት ነው መልሶ የደውለው። በዛ ሰዓት ደግሞ መቀበል አልችልም ነበረ።
እስኪ ስልክዎትን ይነግሩኛል?
ዜሮ ዘጠኝ ሀያ አራት በዚህ ሳይት አይደለ በሌላ ስልክ ነው ዜሮ ዘጠኝ ሀያ አራት እሺ
ሰላሳ እሺ ሀምሳ ሰባት ዘጠና ዘጠኝ ሀምሳ ሰባት ዘጠና ዘጠኝ አዎ እስከ ዳር በሚል ቲማቲም
okay ቲማቲም ሶስት ኪሎ ቲማቲም ታዘዘው። አዎ
ትናንት አልደወሉልንም አይደለ ለእኛ?
አዎ አዎ
ያው ወጥቶ እንደነበር እዚህ ጋር ነገ ምን እንዲወጣ ያልሽኝ?
ላድርግልዎት? ነገ እንዲወጣ ላድርግ?
አይደርስም ለዛሬ
አዎ ለዛሬ እንኳን አይደርስልዎትም።
በሰላም ነው ግን ትናንት አሳ- ትናንት እ?
አሳውቀውም ቢሆን ኖሮ ዛሬ ይወጣልዎት እ።
ነበረ።
አዎ okay አይ በሰላም ነው ግን የቆየው እንደወጣ አይደለም። አይ እዚህ ጋር እ።
እንደወጣ ስለሆነ የሚያሳየው እርስዎ ጋር ኦኬ።
እንደደረሰ ነው የምናውቀው እኛ። ለዛ ነው okay ችግር የለም በቃ እሺ
ለነገ ላስ- ነገ ግን አደራ በሰማይ በምድር አዎ ችግር የለም ችግር የለም። እሺ በጣም ይቅርታ።
ችግር የለውም እሺ አመሰግናለሁ ቲማቲሙ ብቻ ነው አይደለ?
አዎ ቲማቲም ሌላ order የለም ቲማቲም ብቻ ነው ያለው በቃ በቃ እሺ ለነገ አስገባች።
እሺ እሺ thank you my እሺ መልካም ቀን። እሺ አሜን መልካም ቀን እሺ ቻው